ጤና ይስጥልኝ ካድላ አምቡላንስ
አብሮ ይስጥልኝ።
ካድላ አምቡላንስ የደወልኩት እባክዎ ምን ልርዳዎት?
እ
ካድላ አምቡላንስ የደወልኩት እባክዎ ምን ልርዳዎት?
አምቡላንስ ፈልጌ ነበር።
የት ነው ያሉት?
የአምቡላንስ ድርጅት ነው አይደል?
ምን አሉኝ?
የአምቡላንስ ድርጅት ነው አይደል?
አዎ ነው።
አምቡላንስ ፈለግኩ ነበር።
እሺ የት አካባቢ ነው ያሉት?
እኔ ዳሪሙ
እ ዳሪሞት አካባቢ ነው ያለው።
ዳሪሙ እ- የኑፓ መንገድ
የት አካባቢ?
ትንሽ ዳሪሙ ትንሽ ገባ ብሎ የመዞሪያ ሰፈር
ዳሪሞ የት አካባቢ ነው ያለው? እ በደንብ የሚታወቅ ነገር የኢሉ ባቦር የኢሉ ባቦር
እሺ የት ነው መሄድ የሚፈልጉት?
እ የት አካባቢ ነው መሄድ የሚፈልጉት?
መቱ
ስሞትን ይንገሩኝ።
እ
ስሞትን ይንገሩኝ።
አብዱራሂም
አብዱራሂም ማ
መሐመድ
የምን ታካሚ ኖት?
እ
የምን ታካሚ ኖት?
ምን አልሽ?
የምን ታካሚ ኖት? እ የ- የውባ
መቶ የት ሆስፒታል ነው መሄድ የሚፈልጉት?
እ ሆስፒታል ትልቁ ሆስፒታል ማለት ነው።
ስሙ ምንድን ነው?
አሁን ቶሎ በልዋ በእናታችሁ የህመሜ ነው የሞቴ ነው።
እም። እሺ አሁን በአስቸኳይ ከሆነ አምቡላንስ የሚፈልጉት እ አቅራቢያ ያለ ጤና ጣቢያ
እ አቅራቢያ ያለ ጤና ጣቢያ ብትሄዱ እንመክራለን። እኛ መነሻችን ያለነው አዲስ አበባ ስለሆነ እ እርስዎ ጋር ለመድረስ ሩቅ ስለሆነ እነዚህ emergency ድንገተኛ ነገር ሲኖር እ አቅራቢያ ወዳለ ጤና ጣቢያ ይሂዱ እሺ።
እሺ አሁንም አይመጣም።
አ እኛ የምንገኘው አዲስ አበባ ነው። በድንገተኛ ነገር እ ብዙ ኪሎ ሜትር እስኪመጣ ድረስ ቀድሞ የሚደርስ የሚደርስበት እና እርዳታ የሚያገኙበት ቦታ ቢሄዱ ይሻላል።
እሺ እናንተ አዲስ አበባ ናቸው?
አዎ
እሺ የመጡ እንዴት አገኛለሁ?
አቅራቢያዎት ወደሚገኝ ጤና ጣቢያ ቢሄዱ እንመክራለን።
እሺ በቃ አመሰግናለሁ።
እሺ እኛም እናመሰግናለን ስለደወሉ።
እሺ ደህና እደሩ በቃ።